Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
አቢጋይ ነበር ምንደውላ።
እሺ ማርዬ።
ሀበሻ ግሮሰሪ ነው?
አዎ እናትየዋ።
አዎ ስለ ኦክሲጅኑ ቅድም አውርተን ነበረ።
እሺ ከዛ ውጪ draft ማሽኑ አረፋ ይዛል እያሉኝ ነበረ።
አዎ እሱን እንደመዘግብለት ነበር የደወልኩት።
እሺ ማርዬ።
እሺ እሺ አመሰግናለሁ።
እ፣ አንዴ ይጠብቁኝ።
እሺ ማርዬ።
አረፋ ብቻ ነው የሚያደርገው?
አዎ አረ- አረፋ ነው። አዎ ማሸኗም ትቀየራለች ተብሎ ነበረ። ይኸው እስካሁን አልቃ አንድ አመት ሞላው። በቃ ዝም ብሎ ሰውም አስተያየት ይሰጣል አስተያየት ይሰጣል እህ፣ የ- ስለ ድራፍቱ እህ። ምን አይነት ውስጡ አን- ሬት ነው?
አንሙኔ አንሙኒየሙ ውስጡ እንዳለ ተበልቶ እንዳለ ቦሽቁጦትም ብሏል። መጥተው አጣቢዎችም አስተያየት ይነግሩኛል። አጣቢዎች ራሱ ይናገ- ይነግሩኛል። ግን ሊቀየር አልቻለም። ሊቀየር አልቻለም።
ስለዚህ ቃናው እየተቀየረ ነው አልሙኒየሙ ስለተበላ።
አዎ ውስጡ ተበልቶ ምጥ- አዎ ቃናው ተቀይሯል። እንደገና በቃ ማሽኗ የወትሮ የቆየች ስለሆነ ወደ አስራ አንድ አመት ይባታል።
እህ፣ ትንሿ ናት። ወዲያው ትግላለች፣ ወዲያው ይቀዘቅዛል። ከዛ ትንሽ ከነቀልሽው ወዲያውኑ ነው የሚ- የሚ- ደግሞ የሚነጥም ብለው እህ። በረዶ ይዛል።
በረዶ ትይዝና ወዲያው ከዛ በኋላ አይዝም። ብዙ ጊዜ ብዙ ጊዜ መጥቶ ይቀይረዋል በረዶን ብያለ።
አረፋ ይሆናል ሲቀዳ።
አዎ አዎ እናትዬ።
በረዶ ብዙ ጊዜ አይዝም።
አዎ አዎ አዎ።
እሺ ቅሬታዎትን ለጥገና ክፍል አስተላልፋለሁ። ሌላ እሺ፣ መረዳት መልካም።
ነገር አለ ደንበኛቸው?
ሌላ ይሄ ነው ማሽኑ ቢቀየርልኝ ጥሩ ነበር። ማሪ ይሄን ሪፖርት ታደርጊልኝ ደስ ይለኝ ነበር።
እሺ እሱንም መዝግቤ አስተላልፍልዎታለሁ።
እሺ እሺ።
እሺ ማሪ አመሰግናለሁ።
ስለደወልን እናመሰግናለን። ስለ አገልግሎት ለተነሳስት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምክንያት